ጤና ይስጥልኝ ልስፖርት ነው ባኮ የምንረዳው።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እንትን ሁሉ ስፖርት ነበረ ሁሉ ሁሉ ስፖርት አይደል?
አዎ ልክ ነዎት።
እኔም እንግዲህ አድርጌ ነበርና ለምን እንደሆነ አልደረሰም። ለቻፓ ሲተላለፍ ይቆያል።
ከዝውውር ታሪክ ላይ ያልገባለትን ፎቶ አንስተው በቴሌግራማችን ይላኩልን።
transaction የምትለው አዎ transaction history ው ማለት አዎ አ፣ ቁጥር ያዙኝ ያኔ ቴሌግራም የቴሌግራም 09 ሰባ ስምንት 78 አስራ ስድስት
16 ሰላሳ ዜሮ ስድስት
06 እሺ፣ አንቺ ጋር ነው አሁን ይልክልሻለሁ።
እሺ እሺ